ይስጥልን ችብችብ እንዴት አደራችሁ?
እግዚአብሔር ይመስገን።
order ነበረን።
እሺ መች ነበር order ያደረጉት?
የትናንትም አለኝ የቅዳሜም አለኝ። እሱ order ሆናል already እንልካለን ብላችሁኛል። አንድ ላይ እንትን እንዴት ነው አንድ ሶስት order ኦች አሉ።
እሺ check በዚህ ስልክ ነው አይደለ?
አዎ በዚህ ስልክ አዎ።
የት ነበር location ኑ?
location ኑ ሩፋኤል ድሮጋ ህንጻ
በቃ ኮድ ደርሶታል አይደለም? ማታ ደርሶኛል። አዎ አዎ። ስለዚህ ያው driver ኦች ሲደርሱ ይደውላሉ።
ነው እንትን ወጥቷል አይደል? ሁሉም ተይዞ አዎ፣ ያው ሌላ አዎ።
እንትን ስላለ አንድ ላይ ነው እንትን ምጣ አዎ ኮድ ከደረሱት ዛሬ ይመጣል።
ኮድ ደርሶኛል። አዎ ደርሶኛል።
በቃ እሺ እሺ እሺ፣ መልካም ቀን።